Anthony,
ሄሎ
ጤና ይስጥልኝ።
አብሮ የለኝ
ከአሪፍ ነው የምደውለው። ደንበኛችን ትናንት እ?
ደውለውልን ነበር። ከአሪፍ ነው አሪፍ የምደውለው።
ነው።
አዎ አሪፍ።
ትናንት ደውለውልን ነበር። ደንበኛችን የሚፈልጉትን አገልግሎት አግኝተዋል።
እ፣
የሚፈልጉትን ሌላ- አገልግሎት አግኝተዋል። ደንበኛችን
አዎ መጥቶልኝ ነበር ግን ከመልሼ ወደ አሪፍ ብሩን withdraw አደረግ ብዬ እህ፣ ከአሪፍ ብሩን ወደ ባንክ የማስገባው አፕሊኬሽኑ ሞር ያደርጋል እንዴ?
የአሪፍ ፔ ሳይሆን እዛው የሚጫወቱበት site ላይ withdraw ነው እ።
የሚያደርጉት ወደ ቴሌብሮት ወይም ወደ ሲቢኢ ብር።
ቴሌብር ያኛው አልተስተካከለም። ወደ እናንተ ነው ቀጥታ እየገባልኝ ያለው ሳንቲም ቴሌብር አልተስተካከለም መሰለኝ። ቴሌብር ብሎ ሁለት አይነት አማራጭ ያመጣልኛል። አቴ ቴሌብር እና ሳንቲም ፔ ቴሌብር የሚል ማለት ነው።
እሺ ደንበኛችን ሲያስተላልፉ አልገባሉትም ነው
አ፣ ወደዛ ወደ የምጠቀመው ቴሌብር ለምን የገባው ወደ እናንተ ነው የሚገባው።
ደንበኛችን አሪፍ ፔ ማስተላለፊያ መንገድ ነው። ወደኛ ሳይሆን በእኛ በኩል ወደ ቴሌብሮሳ የሚገባው በአሪፍ ፔ ነው።
በ- በሳንቲም ፔ ነበር ያስተላለፉት።
በአሪፍ ፔ ነው ያሳለፉት። በ- በ- በእናንተ በኩል እኔ አሁን ወደ እናንተ withdraw እና ከእናንተ ወደ ቴሌብር withdraw ታስተላልፍልኛለች አንቺ።
ደንበኛችን አሪፍ ፔ ባንክ አይደለም፣ የራሱ የሆነ አካውንት እ።
የለውም። እርስዎ ሲለጡ በአሪፍ ፔ በኩል ወደ ቴሌብሮት እንዲተላለፍሎት ማስተላለፊያ መንገድ ነው። ስለዚህ እዛው ላይ ሲመርጡ በእኛ በኩል ወደ ቴሌብሮት ነው ቀጥታ የሚገባው። እኛ ጋር ቀጥታ ይቀበል።
ወደ ቴ- ቀጥታ ወደ ቴሌብር ይገባል።
አዎ ደንበኛችን አስተላልፎ ነበር።
አስተላልፌ መለ deposit አድርገን መለስ ነው አስተላልፌ ነበርና
ተመለሰቦት አዎ፣ ወደ አሁን ወደምጫወትበት ጊዜም ተመልሷል። እንደ አሁን withdraw ባደርግ ወደ ቴሌብር አካውንቴ ይገባል ነው የምልሽ።
አዎ ደንበኛችን የ system ችግር ወይም ሌላ የ connection ችግር ካላጋጠሙት እ፣ ወደ ቴሌብሮስ ነው ወደ መረጡበት ነው
ወደ ቴሌብር አካውንቴ ይገባል ማለት ነው።
ደንበኛችን።
እሺ ምንም አይነት ችግር ካጋጠሙት ወደ እኛ ደውለው መጠየቅ ይችላሉ። በእኛ በኩል ካስተላለፉት
እሺ እሺ፣ መልካም ቀን ልዎት።
እሺ